Hello ጤና ይስጥልኝ ቤተሰብ የስራዬ
አብሮ ይስጥልን። Withdraw withdraw አድርጌ ነበር። አሁን አንድ የቤስት ቤት ቁጥርህ ንገረኝ።
አርባ አስራ አንድ
እሺ አንዴ እሺ ዘጠኝ አርባ አስራ አንድ አርባ ዘጠኝ ሰባ
ስንት ብር ነው?
ሀያ ሺህ ብር እሺ። የዛሬ ነው አይደል?
አ ያው እሺ፣ እሺ። ወደ ቴሌብር ነው?
ወደ ቴሌ ብር አዎ እሺ። አሁን ገብቶልሃል። እሺ check ማድረግ ትችላለህ።
Okay እሺ ስለደወልክ እናመሰግናለን። መልካም ምሽት።
ኦኬ